Hello ጤና ይስጥልን ጉዳይ ሀናቡ
Hello ጤና ይስጥልኝ ጉዳይ ነው የደወሉት እባክዎ ምን ልርዳው
ይሰማል?
ይሰማል ጉዳይ ነው የደወሉት ምን ልርዳው
OK እዚህ ስራ ፈላጊ ነበርኩና እንደዚያ ነው እሺ የሚሰሙትን ይንገሩኝ
ኦኬ ታርቆ ከተማው
እድሜው ስንት ነው
ሰላሳ አራት
በዚህ ስልክ ቁጥር ይገኛሉ አይደለ
አ እሺ መስራት የሚችሏቸውን ስራዎችና ልምዶትን ይንገሩኝ
የፕሮጀክት ባለሙያ ነኝ እሺ
የተለያዩ ድርጅቶች ላይ NGO ዎች ላይ ፕሮጀክት ሰርቻለሁ እሺ
መንግስት ቤት ላይ ደግሞ ትምህርት ባለሙያ ነኝ እሺ የት አካባቢ ነው የሚኖሩት ይቅርታ
ባህር ዳር ማለት ነው
አዎ እንዴት መሰሎት ታርቆ የእኛ መተግበሪያ የሚሰራ አዲስ አበባ ውስጥ ብቻ ነው ለጊዜው ወደ ክልል ከተሞች አልጀመርንም እና ወደ ክልል ከተሞች በምንጀምር ጊዜ መመዝገብ ይችላሉ ከዛ በተጨማሪ ወደ አዲስ አበባ መምጣት በቻሉበት ጊዜ ይደውሉልን
እሺ አመሰግናለሁ እሺ መልካም ቀን እንመኝ እሺ ታንኪ እሺ